Hello?
Hello?
Alexander speak. Hello
ጉዞ ማድረግ ጉዞ ነበር ደውዬ ምን ነበር።
ይላል?
አሁን፣ እ, ምንም አይልም። balance አይቀንስም። ብዙ ተሰረቀው።
deposit አድርገህ ነበር አዎ deposit አደረግኩ። ከዛ በኋላ ውዝዶ ያስፈለግኩና መልሼ አይደለም?
እንጂ- deposit አድርገህ ወዲያውኑ withdraw ማድረግ አይቻልም። እሺ፣
እ?
deposit አድርገህ ወዲያውኑ withdraw ማድረግ አይቻልም። ጨዋታው መጫወት አሁን- ግዴታ አሁን አለበት አሁን እኮ አይደለም ጭና ማታ ነው ስጫወትበት ነበር።
እኮ። ከዛ በኋላ ተጫውተህበታል።
አዎ still አሁንም non withdrawable ላይ ነው ያስቀመጠብህ።
withdraw ምን ላይ እንዳስቀመጠ ነው ማየው።
still non withdrawable ላይ ከሆነ አ, ብርክ ያለው ማለት ነው። አሁንም መጫወት አለብህ። limit ኡን ስላልደረስክበት ነው ማለት ነው። ግን withdrawable ላይ ከሆነ ቢያንስ በዚህ ሳምንት ውስጥ እስከ ሀምሳ ሺህ ብር የሚሆን አውጥተሃል። ለዛ ይሆናል
እም፣ ኧረ ሃምሳ ሺህ እንኳን አይሆንም። ሃያ ሺህ አይሆንም ብር ነው። እሺ።
ሀያ ምናምን ነው። በቃ እንደዛ ከሆነ still non withdrawable ላይ ከሆነ አንድ ሁለት ጨዋታዎች ምናምን ተጫውተ ሞክረው። ያውና account ላይ እሺ።
እ